ጤና ይስጥልኝ የቴስቴ የበረራ መረጃ ማዕከል እባክዎትን ምን ልርዳዎት?
Okay ሰላም ነው። ለዛሬ ሳምንት October አራት ማለት ነው ከመቀለ ወደ አዲስ አበባ ፈልጌ ነበር flight።
እሺ ልይልዎታ አንዴ ይጠብቁኝ እሺ
October አራት ነው ያሉኝ October አራት አዎ ከመቀለ ወደ አዲስ አበባ አዎ አዎ ደርሶ መልስ ወይስ መሄጃ ብቻ?
መሄጃ ብቻ ነው
ለአንድ ሰው
አንድ ሰው
እሺ እያየሁልዎት የሚመርጡት ሰዓት አለ ጠዋት ከሰዓት ወደ ማታ የጠዋት አዎ ጠዋት እሺ የጠዋቱ በረራ የሚነሳው ሶስት ሰዓት ከአርባ ላይ ነው ከዛ በፊት የለም
Okay ምሳ ሰዓት አካባቢ ያለው ምሳ ሰዓት ላይ ስድስት ሰዓት ከሀያ አለ
አዎ እሺ የስድስት ከሀያው ዋጋ አምስት ሺህ ሰባት መቶ ሰባ ብር ነው
ኦኬ እሺ እሺ ሌላ የምረዳዎት ነገር ይኖራል
አይ በቃ check ላድርገውና እደውላለሁ እሺ ይደውሉ እናመሰግናለን መልካም ምሽት
እሺ